ሄሎ ሄሎ ሰላም አቤት። ወይ ሐሚድ- ሐሚድ ነኝ ከቤስት ቤት አ ሐሚድ ነኝ ሐሚድ ነኝ ወይ ሐሚድ እሺ፣ እሺ እ፣ በአቢሲኒያ ቁጥርህንና አካውንትህን እስኪ ንገረኝ ሀምሳ ብር deposit ያደረክበትም ማለት ነው
የአቢሲኒያውን አዎ አዎ የእሱን ንገረኝ ወይ እሺ፣ ላውጣ ቴሌግራም ላይ ልኬው ነበረ።
okay አሁን ትነግረኛለህ ልጠብቅ አይ ላውጣና ልንገራ።
እሺ እሺ ሐሚድ ብለህ ወይ ላክልኝ ቴሌግራም ላይ ምን አልከኝ?
ቴሌግራም ላይ ሐሚድ ብለህ ላክልኝ በፊት የላከውን ማለት ነው ትክክል እዛው ላይ ሐሚድ አይደለም ብዬ ላክልህ።
አዎ ትክክል አይደለም ብለውኝ ነው። እሺ የበፊቱን ቁጥሩንም ስልክ ቁጥርህን ይኸው በቃ ሐሚድ ብዬ አዎ።
ላኩልህ። እዛው እንደገና ልድገመው ልንገርህ ወይ በቃል ችግር የለው። ቆይ አሁን አሁን ልከዋል። አሁን
አዎ፣ መጀመሪያ የተላከ ነው።
okay አንዴ። እሺ በዚህ ቁጥር ነበረ ቤስት ቤት እንትን የምትለው
አ፣ ቴሌግራሜ አ፣ አዎ።
okay አላገኘሁትም። እዛ ላይ ሌላ አሚ- ቁጥር ትነግረኛለህ? እዛ ላይ የጻፍከውን ልንገርህ።
ቁጥር ንገረኝ።
አ- አ- አስራ አንድ የአቢሲኒያው እሺ አስራ አንድ ዘጠና አንድ እሺ
አስራ አራት እሺ
ዜሮ ዜሮ ዜሮ ዜሮ
አራት
አራት okay እ፣ ስልክህስ የአቢሲኒያ የምትጠቀምበት ራሱ የአቢሲኒያ አካውንት የምትጠቀምበት ስልክ ቁጥር ዜሮ ዘጠኝ አስራ አንድ እሺ
የአቢሲኒያ አካውንት ቁጥሬ ነዋ።
አ አ
ዜሮ ዘጠኝ አስራ አንድ እሺ
አርባ አራት እሺ
ሰላሳ ሶስት እሺ
ዜሮ ስምንት ዜሮ ስምንት አዎ፣ ዮሴፍ ነው የሚለው በእኔ ስም አይደለም፣ መሀመድ አይደለም የሚለው።
እሺ ዮሴፍ አይደል?
አዎ።
እሺ ጥሩ በቃ መልሼ ያሳውቃለሁ።
እሺ ሐሚድዬ እሺ።